ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ሰብሊ ኦንላይን።
አሁን
እሺ ከ We Plus ነበር ምደውልልሽ።
እሺ
ባለፈው application ኣችን ላይ ተመዝግባችሁ ነበር።
እሺ አሁን የተመዘገበ account ኦችን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን ልጠይቅሽ ነበረ። ፈቃደኛ ነሽ?
ትናንት እኮ ደውላ ጠየቀችኝ። ሌላ ነው ይሄ?
ትናንት እ ጠ- ጠይቀሽ ሞሉልሽ?
አ ሞል ልሙላልሽ ብላ ደውላ ጠየቀችኝ።
OK እሺ፣ አመሰግናለሁ። መልካም እ ቀን።
አሜን ላልሽ።
እሺ